ሄሎ ሄሎ፣ ሰላም ጤና ይስጥልኝ።
ሰላም ነው እግዚአብሔር
አለ። የ YouTube ስልጠና ምናምን ነበር። መቼ ነው የሚጀምረው? ምዝገባውስ መቼ ነው የሚያልቀው?
ምዝገባው class የምንጀምረው በአካል ነው ኦንላይን
ኦኬ። በኦንላይን እና ሁለቱም ይለያል።
እ?
በአካልና በየ- በኦንላይን ነው ያላችሁ?
ይለ አሁን የአካሉ መጋቢት ሁለት እንጀምራለን። የእንትኑ ደግሞ መጋቢት ስድስት እንጀምራለን።
ኦንላይኑ አ
ስንት ነው መመዝገቢያ?
በ credit hour ሰባት መቶ ሀምሳ ብር ነው አጠቃላይ የምንሰጠው። credit hour ሀያ ነው፣ አስራ አምስት ሺህ ማለት ነው።
ለስንት ወር?
የሶስት ወር ኮርስ ነው ኮርሱ።
ሶስት ወር። በወር አምስት ሺህ ማለት ነው።
አ
ደውላለሁ።
እሺ